ዲስፖርት ነው ማኮምለዳ ጤና ይስጥልኝ። ሳንቲም ፔይ ጋር ቆርጦብኝ ሪፖርት አድርጌ ነበር። አንድ ሁለት ሳምንት ሞላው ይስተካከላል ጠብቅ እየተባልክ
በዚህ ስልክ ነው የላኩት ቴሌግራም ላይ አ- አዎ በዚህ ስልክ ነው ደጋግሜ ፎቶንም ልኬላችኋለሁ screenshot ላክልን ተብዬ
አብርሽ የሚለው ነው። ሄሎ ሄሎ አብርሽ የሚለው ነው።
አዎ አብርሽ የሚለው
እሺ ድጋሜ እንጠይቅልዎታለን።
እሺ